Hello፣ እንዴት ዋልሽ?
አሚ ሰላም ነው?
እግዚአብሔር ይመስገን። እ፣ ምደውለው ከ We Plus Solution የሚባል ድርጅት ነው።
እሺ We Plus አንድ app develop አድርገዋል እና እዛ ውስጥ የተለያየ service ይይዛል። አንደኛው የእናንተ አይነት ሲሆን በነፃ ተመዝግባችሁ ምዝገባው በነፃ ነው እና እዛ ላይ እ፣ shop አችሁ store አችሁን promote እንድታረጋላችሁም ትገበበ app application እሺ application ነው?
አዎ application ላይ የተመዝግባችሁ በነፃ እዛ ላይ እንድትገበያዩ እንደ online shopping ማለት ነው።
እሺ Delivery ም ሰው ከፈለገ እኛ delivery በነፃ እናደርሳለን እሺ
እና ፈቃደኛ ከሆንሽ link ኡን ልኬልሽ ትመዘገቢያለሽ።
መመዝገብ ብቻ ነው? ሌላ ነገር የለውም?
አዎ መመዝገብ ነው።
ይቻላል። እሺ እሺ ልክልሻለሁ። በቃ ምን ላይ ቴሌግራም ላይ ልጠብቅሽ?
እ፣ በየትኛው ይሻልሻል? በዋናው ወይስ በቴሌግራም ኤስኤምኤስ ነው?
አህ ማለት ቴሌግራም አለው ማለት አፕሊኬሽን ነው አለ እንዴ?
አፕሊክ- እኮ ሊንኩን ነው ምልክልሽ።
ሊንኩን ደስ ባንድን በቴሌግራም ላክልኝ ነው።
እሺ እሺ ግን ልክልሽ።
በቴሌግራም ደግሞ እኔ አሁን በአርባ ሰባት ቤት ነው የምጠቀመው። ወይ እኔ ሴፍ አድርጌው ሀይል በልሽ።
እ፣ ወይ ትሰጭኛለሽ የሱ?
እሺ አርባ ሰባት ቤቱን ስጠሽ።
እሺ እሺ አርባ ሰባት እሺ አርባ እሺ ሀያ ሁለት እሺ ሀያ ዘጠኝ
እሺ በቃ ልክልሻለሁ። በዚህ እሺ እሺ አመሰግናለሁ።
እሺ አመሰግናለሁ።